Tinsley. Tinsley.
ሄሎ ሄሎ፣ Tinsley አብሮ ይስጥልኝ።
ከአሪፍ ነው የምደውለው። ደንበኛችን ትናንት ደውለውልህ ነበር።
ከምን አሪፌ? አ ኦኬ። እህቴ ብር ትራንስፈር አድርጌ ነበርና እስካሁን አልገባልኝም። ቼክ እንድታደርግልኝ ነበረ ከዳሽ ቤት።
ደውለው አመልክተው ነበር እኛ ጋር ደንበኛችን እንደዚህ አይነት ችግር አዎ፣ አማ ደውዬ ነበረ እስካሁን አልገባም።
ስልክ ቁጥር ያመለከቱበት በ- ሌላ ሌላ እ?
ያመለከቱበት ስልክ ቁጥር አሁን በደ- በተደወለሉት ነው።
okay። አሁን በስንተኛው በስንት ነው የደወልሽው? ቆይ አንዴ በ- የደወልሽበትን ልዩ።
አስራ አምስት አስራ ስድስት መጨረሻ አዎ፣ አሁን በደወልሽበት አሁን በደወልሽበት
እኛ ጋር በዚህ የተመዘገበ የለም ደንበኛችን።
አዎ እስ- እኮ ያው ዞሮ እኔ ደውዬ ነበረ ሁለት ጊዜ ለእነሱ እናመለክታለን ብለውኝ ነበር፣ ዳሽ ቤቶች ማለት ነው።
ስለዚህ ዳሽ ቤት ጋር ነበር ያመለከቱት። ምንድን ነው የነበረ ደንበኛችን?
እ- ከዳሽ ቤት ወደ ቴሌ ብር withdraw አድርጌ ነበረ
እሺ እና አልገባኝም።
አ- አ- አዎ ከ- አ- አ- አልገባልኝም፣ አያሳየኝም። አሳልፎ አሳልፎ ነው የሚያስገባው
ሞት ማለት አሁን አሁን አንዴ እ?
ሞት ማለት ደንበኛችን አብዱ ይመር
የሚጠቀሙበት ስልክ ቁጥር አሁን እየተደወለ ነው።
አዎ አዎ
ስንት ብር ነበር ዊዝ ያደረጉት?
እ፣ ሁለት መቶ ብር እና ሶስት መቶ ብር
መቼ ነበር ዊዝ ያደረጉት?
እ?
መቼ ነበር ዊዝ ያደረጉት ደንበኛችን?
ትናንትና ትናንትና በአስራ ዘጠኝ ማለት ነው በፈረንጅ
ደንበኛችን ዳሽቤት ላይ successful እንደሆነ ያሳዩታል።
እ?
transaction history ው ላይ ሲገቡ successful እንደሆነ ያሳዩታል።
አዎ
እሺ እሱን screenshot አድርገው በምነግረው ስልክ ቁጥር ቴሌግራም ላይ ይልኩልናል። ስልክ ቁጥሩ የያዙ
እሺ ዘጠኝ ዘጠና ሁለት
እሺ ያዝልኝማ አዎ አንተ ዘጠና ሁለት ዘጠና ሁለት አስራ ሶስት ዜሮ አንድ
እ፣
ሀምሳ አምስት
እሺ
ሲልኩ ስሞትና ስልክ ቁጥሮትን ከስር ያስቀምጡልን የእርሶ እንደሆነ እንድናውቅ። በእኛ በኩል ላይ እሺ።
ተንደጨርሰን ሰው ላይ እናሳውቀሳለን። ሌላ መረዳት ነገር አለ?
የለም ስለደወሉ እናመሰግናለን። መልካም ቀን ይሁንልዎት።
ሁላችን